ጤና ይስጥልኝ የኢትዮጵያ ብር መርጃ ማዕከል።
አብሮ ይስጥልን። እንትን ትኬት ለኩዌት ለመቁረጥ ነበር።
ወዴት አሉኝ?
ወደ ኩዌት ወደ ኩዌት። ለመቼ ነበር የፈለጉት? ለመቼ ነው የፈለጉት?
ለሰኞ
ከአዲስ አበባ ወደ ኩዌት ነዋ። Hello፣
አቤት።
ድምጾት ይርቃል።
እሺ፣ እሺ። አዎ።
ወዴት ነው መቁረጥ የፈለጉት?
አዲስ አበባ ወደ ኩዌት።
ወደ ኩዌት
አዎ፣
ለሰኞ ነው ያሉኝ።
ለሰኞ ነው። እንትን ቪዛ ምናምን ያስፈልገዋል እንዴ?
አዎ፣ ቪዛ ያስፈልገዋል።
እም፣ ግደ- ግዴታ ነው።
አዎ፣ ግዴታ ነው።
ንግድ ፍቃድ ምናምን ማመላለስ አይቻልም። እንዴ?
ንግድ ፍቃድ ማለት ስለ ኩዌት ቪዛ information ኤምባሲ ላይ check ያድርጉ። እኛ ጋር አሁን እየሰራን ያለነው የዱባይ ነው።
ኤምባሲ ኤምባሲ ቁጥር በምን አገኛለሁ? እሺ፣
ምን አሉኝ?
ኤምባሲ ቁጥር በምንድን ነው የማገኘው?
የኤምባሲን
ቁጥር በምንድን ነው የማገኛቸው?
እሺ፣ check ላድርግሎት አንዴ። የኤምባሲውን ልስጦት